Hello.
ቴሌግራም ተበኩኝ ደፍተር
ሄሎ ሄሎ
አቤት እንትን ቀ- ቀጠሮ ይዘን ነበር። ያው ምክንያቱም ተናግሬ ያለው ድልድይ ተሰብሮብን ለለ- ለሌላ ቀን ለመያዝ ነበር።
እሺ ቅርታ ማልበል
አስቴር
እሺ ስለዚህ በመቼ ቀን እንዲሆን ነው የሚፈልገው እ፣ እርሶ እናንተ በሚመቻችሁ
እሺ መልሰን ደውለን እናሳውቆታለን እሺ፣ በዚህ ቁጥር እሺ፣ እኔ- እሺ እሺ